ሄሎ ሄሎ ተቋረጠ።
አ ይቅርታ ተቋርጦ ነው
አዎ ተቋረጠ።
እ፣ እስኪ ዛሩ ስልኩን ዜሮ ዘጠኝ አስራ አንድ 11 ስልሳ ሁለት 62 አስራ ስድስት አስራ ሰባት 16 17 አ እሺ እንዳለ።
እንዳለ በሚለው ማለት ነው።
አዎ፣ ብርቱካን አስር ኪሎ አዝቼ ነበረ okay እሺ እና ቲማቲም ቲማቲሙን ዛሬ ተቀበልኩኝ ከቡድን መሪው okay ከሰኒ ነች አይደለ? የቲማቲሙ admin።
አዎ ሰናይት እሺ የብርቱካኑ ደግሞ ዮርዳኖስ።
አዎ አሁን የዮርዳኖስ ስልክ ሊሰራልኝ አልቻለም። እስከ ዛሬ ድረስ እየሞከርኩ ነው። እቃዬንም አልተቀበልኩም።
ዮርዳኖስን ያውቋታል።
አላቃትም። group አግኝቼ ነው የገባሁትኝ።
ዝም ብለው ነው የገቡት። okay ለሌላ ጊዜ ግን እንደዚህ ዝም ብለው ሌላ group ውስጥ አይግቡ። ምክንያቱም እ፣ አሁን ዮርዳኖስ ያዘጋጀችው ሰው ሊኖር ይችላል። ገብቶታል። እ፣ order ስታደርግ እሷ group ጋር ሊያዙ የሚችሉ ሰዎችን ከሰበሰበች በኋላ ስለሆነ order የምታደርገው አሁን እርስዎ ስለገቡባት ይሆናል እንጂ ሌላ ሰው ነበር የምታስገባው እሷ።
እኮ አሁን already order ሆኖ ተከፍሎ እንትን ብሏል፣ ግን እኔ አልተቀበልኩም።
እሺ እርስዎ ማን ነው ስምዎት እዚህ ውስጥ አሉ?
እንዳለ አስር ኪሎ order ያደረጉት ማለት ነው።
አዎ እሺ መቼ ነው እ፣ ይሄ delivered የተደረገው? በስምንት ማለት ነው።
I think እሑድ ዕለት ነው መሰ- እሑድ ወይ ሰኞ፣ ቅዳሜ፣ ዛሬ ቀን በስምንት ስንት ዛሬ ነው?
አስር ነው።
ስለዚህ ዛሬ ማ- እሑድ ዕለት ማለት ነው።
በስምንት ከትላንት ወዲያ ማለት ነው።
አዎ እስኪ እኔ check ላድርጋትና ልደውልሎት።
ይቻላል።
እሺ እደውልሎታለሁ። እሺ